ሄሎ ሰላም ጤና ይስጥልኝ። ቤስት ቤት
ቅድም ብሬሽ ነበር።
ምን ነበረ? በጣም ብዙ ነው ያለ ነው።
ስኬት መቶ አስራ ሰባት ሺ ዘጠኝ መቶ ሰላሳ ሰባት ሺህ ብሩ ነው። ኦኬ እሺ እ
ሄሎ በጣም ብዙ እሺ ነው።
ሄሎ አቤት ይኸውልህ የቆረጥክበት ሾፕ ደውለንለት ኮንታክት ልናደርገው እየሞከርን ነው። ልክ እሱ እንዳገኘ ነው ወይ መልሰን እንደውልልሃለን።
እሺ እሺ ግን ዛሬ አሳውቃለሁ እ እ ዛሬ አሳውቃለሁ
አዎ አሳውቅሃለሁ። ችግር የለውም
ዛሬ አልፍም አይደል እ እ ከዛሬ አልፍም no no no አይ የደወልለት ነው ስልክ ስላላነሳ ስላለ ነው እ እንዳነሳው እንደውልልሃለን። እሺ